hello አሎ፣ ጤና ይስጥልኝ እግዚአብሔር ይመስገን።
እህተ፣
አዎ እንደምን አደርሽ? ከኢትዮ ቴሌኮም ነው እግዚአብሔር የምንደውለው እህተ።
እሺ፣
እ ኢትዮ ሰላሳ lucky slot ላይ game እየተጫወች ነው አይደል?
እ እ
ኢትዮ ሰላሳ lucky slot ላይ አዎ አዎ አዎ የሃያ ሺህ ብር ሽልማት ደርሶሻል።
አዎ በሚገባው እየተማርኩበት ነው።
እም፣ በጣም ጥሩ። እንኳን ደስ ያለሽ።
እንኳን አብሮ ደስ አለን። እሺ።
እ፣ እንትን ፎቶግራፍና መታወቂያ share ታደርጊናለሽ? አንድ የቴሌግራም group ላይ add አድርጌሻለሁኝ እዛ።
አለ አ፣ ምንና ምን?
እ፣ መታወቂያሽንና ፎቶግራፍ
እሺ አሁን ሄደው ውጭ ወጣ ብያለሁ፣ ግን ወደ በኋላ ላድርግልህ ስገባ ወደ ቤት እ፣ ከአራት ፎቶ ምናምን ጀምሮ ስለሌለ?
እስከ- እስከ አራት ሰዓት just selfie በቃ ተነስተሽ ቢሆን ሞከራለሁ። ምን አይነት selfie- ምን አይነት selfie- ፎቶ?
any selfie normal?
ተነስተሽም አዎ ኖርማል አዎ ሰልፊ እሺ፣ ከላይ እሺ።
just የጉርድ ፎቶ አለ አይደለ?
እንደ ጉርድ ፎቶ። እሺ ለ DV አይደለም አ?
እህ ለ DV አይደለም።
እንዴ ገና ኤሌክትሪክ መኪና ሁሉ አለ። DV አረ ብቻ መኪናውማ የኔ ነው የኔ ነው።
እኮ መልካም እድል።
እሺ በቃ ልክላለሁ። እሺ እሺ ያ- አመሰግናለሁ።
ያ መታወቂያውንም ፎቶ ያና normal ፎቶ exactly በቃ እሺ።
ሰልፊ ተነስተሽ አዎ።
share ማድረግ ትችያለሽ። ችግር ችግር የለም አደርግልሃለሁ። እሺ አሁን የማይሆን ቦታ ስለሆነ ስለማይመች ቦታ ስለሆንኩ ነው አደርግልህ።
thank you